hello አብሬ ይስጥልን ሳምራዊት ነኝ እናቴ።
እሺ ሳምራ፣ እ የሆነች win የሆነች ትኬት አለች እና ትኬት አድርጊልኝ።
እሺ ንገረኝ cashier code
ሲያርመው win ይለኛል። win ስገባ ደግሞ የለም እ lost ይለኛል እና እስኪ ቼክ አድርጊልኝ።
ንገረኝ። እሺ
እሺ ይቅርታ ስል ችግር የለም።
ወይ ለያዛትና መልሼ ልደውልልሽ። አጫዋች አይኔ ላይ ችግር የለም።
ወይ ነው መጣች አለች ወይ እኛ